ሄሎ
ሄደው ሰላም ጤና ይስጥልኝ።
እግዚአብሔር ይስጥልኝ። አቤት ብዙ ብዙነሽ ክሊኒክ service ነው። hello አይሰማም።
እ ብዙነሽ ክሊኒክ service ነው።
ብዙ ነሽኛ።
እ ከ We Plus Solution ድርጅት ነው የምደውለው።
እሺ እ We Plus Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
እ፣ እ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን በመሆን ያለ አዎ ይገናኛሉ። hello
እ፣ እ፣ እየሰማሽኝ ነው?
ወይ ቁልፍ ቁልፍ ይላል አይሰማ።
እ We Plus Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ ተመዝግቤያለሁ።
okay አሁን አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን በመሆን ያለምንም ወጪ ስ- ስራ ማግኘት ያንቺ
ሄሎ ሄሎ
አይሰማም
ቅዱስ አይሰማም
አዎ አይሰማም። አንተ የምትለው
ኦኬ እ፣ እ፣ መልሰህ ደውል።
እሺ ቆይ ማሸለው